Dersi. Dersi. Dersi.
Hello. ሄሎ ሄሎ ሄሎ።
ጤና ይስጥልኝ። ችብ ችብ
ሰላም ሰላም።
ሁለት ያገዝ ነበር እና ዛሬ ይመጣል ተብዬ ነበረ እስካሁን አልተደወለልኝም።
በቅድስት ነው
አይ በኤፍሮን ዜሮ ዘ- እሺ፣ ይሄኛው ስልክ አለ።
ቁጥሩን ንገሪ። እሺ Dersi.
ንገሪ።
ዜሮ ዘጠኝ ሀያ እሺ ሀምሳ ዘጠኝ እሺ።
አርባ ሁለት አርባ
ትናንት ከቢሮ ተደውሎ
ሌላ ደውል ነበረ ዘገየብኝ ብዬ እ
ትናንትና ነው የደወሉ።
ትናንት ደውዬ ነገ አለች
የት ነበር location ኑ?
ቡልቡላ ዘጠና ሶስት ቤቢ
በዚህ ዛሬ የወጣ ላይ የለም።
ነገ ይመጣል ብለኝ ነበር ሁለት እንዴት ነው ነገሩ
ለነገ ላስተላልፍ።
በ- በቀደምም ሰኞ ዕለት እንደዛ አለችኝ። ማክ ዛሬ እንትን አለችኝ አልመጣም። አሁን ትናንትናም እንደ ሽንኩርቱ በዓል ነው። በዚህ ሁኔታ አሁን ነገስ በምን አ- ተማምኜ ነው የምጠብቀው? ስልና አሁን ነገ ይወጣል ብላኝ ነበረ። እሑድ ነው ያለስኩት። ሰኞ ሶስት አራተኛ ነው ስደውል። አሁን በምን ነው ማምነት በየቀኑ ያለፈ ማለት ነው።
ይቅርታ እሺ፣ ነገ ግን እርግጠኛ አይ እንልሎታለን።
ማለት ትናንትም እንደዛ ብላኛለች። ይቅርታ ነገ ስትለኝ ነው እሺ ብዬ አመንኳት። አሁን እንዴት ነው ማምነው? ማለት አንቺን በእኔ ቦታ ብትሆኛ እሺ እንግዲህ በዓል አዎ፣ አንድ ልክ ቀን ነሽ።
ይቀር እኔ እሑድ ዕለት ያለ ዛሬ ድረስ
ዌራው ስለነበረ እኔ ይቅርታ በጣም ለነገ ግን እርግጠኛ ሁኜ ነው የምነግርሽ። ነገ ይጣል ላስተላልፍሎት